በቃ እንደገና download ያድርግ። እሺ
አይ እሺ፣ ሰራ መሰለኝ።
አይ መስራት ሳይሆን በቃ እንደገና download ያድርግና እንትን እንለዋለን።
እሺ ብሩኬ፣
በእነሱ እንትን ገብቼ እኮ ነው አንተ
በምን በእነሱ website
ራሳቸው
ታዲያ ካላይሹ እንትኑ ላይ
አሀ ከላይ ነው።
አዎ፣ በቃ እደውልልሻለሁ ራሱ።
እሺ ብሩኬ
እሺ